ነው መስመር ተቋረጠ።
አዎ እሺ ሳንቲም አቧሪ ብር- ምኑ ጋ ነው?
ግን አዲስ ሆቴል ጋር ይታወቃል፣ ምንድነው?
ያውቁታል፣ ሁሉም ያውቁታል።
እሺ ምንድነው የተበላሸቦት?
መ- የድራፍት መቅጃው እህ፣ እ፣ ባለ ሁለት መቅጃ ነው። ሁለቱም እሺ።
አይሰራም፣ ምን እንደሆነ አይታወቅም።
ድራፍቱን እያወረደ አይደለም?
እ? አዎ ዳ- እያወረደ አይደለም። ኦክሲጅን ነው ብለን ኦክሲጅን ቀየርን፣ እሱም እህ፣ አይሰራም፣ ጠብም አያደርግም። ሰዉ ተቀምጦ በቅዳሜ ቀን እህ።
ይኸው እየጠበቅኩ ነው።
እሺ ደንበኛችን ዮናስ ጋር ደውዬለት ነበር technician ወይ ዮናስ ጋር ደውዬለት እረፍት ነኝ አለኝ።
እህ። እሺ ደንበኛችን እኔ መዝግቤ ለጥገና ክፍል አስተላልፍልህ ሌላ የምረዳውት ነገር ካለ
ሌላ ግን በቃ እነሱ እንዲመጡና አንዴ ሊያስተካክሉ ነው የምፈልገው።
እሺ አስቸኳይ ብዬ መዝግቤልዎታለሁ።
አዎ፣ ስለደወሉ አዎ፣ እናመሰግናለን። ስለ አገልግሎት እሺ።
የሀሳብ አስተያየት ከሚሰሙት ድምፅ እሺ።
በኋላ ያስቀምጡ። መልካም ቀን።
እሺ እሺ